ሄሎ ጤናሽን እንዴት ቤት በሳና አለን አለን ምንባ
ቤት አዎ ቤት ቤት
እ፣ ማታ እ፣ ልክ ሶስት ሰዓት ተኩል አካባቢ እሺ
እ፣ ወደ ንግድ ባንክ እ፣ ሰባ ሺህ ብር አስተላልፌ ነበር።
ሰባ ሺህ ብር አ እሺ አልገባልህ አ ቁጥርን ንገር እስኪ የቤት ቤት ቁጥርን ዘጠና አምስት ሰባ አምስት
ሰባ አምስት
ዘጠና አምስት ሰባ አምስት እሺ ሰባ አምስት አርባ አርባ ስድስት ሀምሳ ስድስት
አርባ ስድስት ሀምሳ ስድስት አ።
ሀምሳ ሺህ ብር እና ሀያ ሺህ ብር ነበር አይደለ አ ሀምሳ ሺህ ብር እና ሀያ ሺህ ብር ነበር ያዘዝከው አይደለ አ ሀያ ሺህ ብሩ ተመልሶ ወደ አካውንት አይደል failed ብሎ ተመልሶ ወደ አካውንት አ ሀያ ሺህ ብሩ
ነሽ failed ብሎ ወደ Best Bet አካውንት ተመልሷል
የዛው ዕለት
ያዘዝከው ዕለት ማለት ነው እሺ መቼ ነበር ያዘዝከው ትናንትና ነው አይደለ አ
ሀያ ሺህ ብሩ failed ብሎ ተመልሷል እ ሀያ ሺህ ብሩ failed ብሎ ተመልሷል ወደ አካውንት እሺ ወደ Best Bet ሀምሳ ሺህ ብሩን ደግሞ አሳልፍልሃለሁ አሁን እሱ ይገባል እ፣ እሱ ባሉ ደምሌ በሚለው አለ አ ንግድ ባንክ በቃ okay፣ እሱን እና አሳልፍ ስንት እንዳለው ደቂቃ ነበር?
ሀያ ሺህ ብሩ ግን እ፣ ያው በ Chapa ስለሆነ ትንሽ ደቂቃ ሊቆይ ይችላል። processing ላይ ነው ይገባልሃል፣ ችግር የለውም። ሀያ ሺህ ብሩ ግን ተመልሷል ወደ ቤት ቤት አካውንት።
እሺ ቢያንስ አስር ደቂቃ በ- በላይ ቆይማ።
አይ አይቆይም፣
okay፣ ይገባል፣ እሺ፣ ችግር የለውም። እሺ።
እሺ